સરસ
head of હમ head of યાત્રા
ሂል ኦፍ አራት ዘጠኝ ከጎንቼር ወደ ቡልቡላ ስንት ነበር እንትን ሚል እሺ።
ኪሎ ሜትር ትለኪልኛለሽ?
እሺ አይልሃለሁ ከጎንቼር ወደ ቡልቡላ አንድ ሳዘግ ባዘጊ ቢሆን ደስ ይላል። ኧረ ሰፋ ማለት እንጂ ይቅርታ በጣም ለአንተ ያልኩትን እየሳቁ ነው እነሱ እሺ ሳዝ- ሳዘጋው ነው የማይልክ አ ብትሄድልኝ በጣም ደስ ይለኝ። እንዴት እንደምወድሻል እሺ ጠብቀኝ ጠብቀኝ እዚህ ጋር ዘጠኝ ነጥብ ምናምን ዘጠና ሶስት ማዞሪያ ነው እሺ የሚለው ከቦሌ ሚካኤል ወደ ቆይ- ቆይ አንዴ ቡልቡላ ዘጠና ጠብቀኝ እሺ አንዴ ጠብቀኝ ሶስት ላይ። mother አልመጣም ብላ text አላደረገችም። እይ ከዚህ mother አልመጣም ብላ text አላደረገች። ይሄ ነው ወይ አንዴ ጠብቀኝ እሺ connection
normal ነው። ያው እዚህ ጋር ዘጠኝ ነጥብ ምናምን ስለሚያሳይ ለዛ ነው ሽቅር ኧረ ከየት ወዴት ሰፈር ነው ግን ከቦሌ ወዴት ነው ያልከኝ ከቦሌ ሚካኤል ወደ ቡልቡላ ዘጠና ሶስት ማዞሪያ
ልዩ ነው ምግብ ቤቱን ንገረኝ እስኪ እንትን እ፣ ቦሌ እንትን እ፣ ማጂክ
ማጂክ ሬስቶራንት እንዴ አርባ ዘጠኝ ሀያ ነው እያልከኝ ያለኸው አ?
አ አ አርባ ዘጠኝ ሀያ የሚባል order የለም order ነበረ ነያው
እስቲ ቆይ አንዴ check አድርጉ። አንዴ እኔ ደግሞ ሳሳዝን አርባ ዘጠኝ ቤትም አይደለንም አርባ ቆይ ኧረ ቆይ አንዴ ቆይ እዚህ ያብስራ ቆይ አንዴ አንዴ ቆይ እሺ፣ መልሼ ልደውልልሽ ይቀጥላል።
እሺ